ሄሎ ጤና ይስጥልን Best Bet
ጤና ይስጥልን።
ሰላም
ጤና ይስጥልን። ትሰማለች?
ይሰማል። አቤት
withdraw ያረኩና ትላንትና እስካሁን ብር አልገባም።
እ በቻፓ ነው በሳንቲምፔይ ነው የሞከርከው?
አ በሳንቲምፔይ ነው በቻፓ?
withdraw ያረኩ ነበረ።
እሺ በዚህ በደወልክበት ቁጥር
አይ ዜሮ ስልሳ አስራ አምስት እሺ ዜሮ ዘጠኝ አስራ አምስት
ሀያ ሀምሳ አራት እሺ
ዜሮ አምስት
ስንት ብር ነበረ?
ሶስት መቶ ብር
እሺ መስመር ላይ ጠብቀኝ። እሺ check ላድርግልህ አንዴ።